ሌላ
ጤና ይስጥልን።
አብሮሽ ጤና ይስጥልን።
አብሮሽ
ምን ለ ride የሚሆን መኪና ምን አለሽ?
compact ኦች አሉ
compact ኦች ስንት ሞዴል ናቸው?
ሁለት ሺ ስምንት አስር
ሁለት ሺ አስር እና ሁለት ሺ ስምንት አዎ Vitz የለሽም?
አዎ ብቻ የለም
ስንት ይባላሉ ዋጋቸው?
እ አስራ ዘጠኝ ከሀምሳ እ
እ ሀያ ሶስት የሚባል አለ አራት ፒስታን አንደኛው ሁለት ሺ ስምንት ሞዴል
ሀያ ሶስት አዎ በአራት ፒስታን
ባንክ ስንት ታመቻቻለሽ?
ባንክ ይመቻችላቸዋል እስከ ስምንት መቶ ሺህ እስከ አንድ ሚሊዮን ብር ድረስ
እ ይመቻቸዋል አስራ ዘጠኙ አዎ
አስጨናቅቻለሁ እሺ እሺ እሺ